ራሱ መራራ ናት።
ሄሎ ገነቱ
አቤት ይቅርታ እንትን የይሄኛውን game ከፍታችሁታል best games የሚለውን
አዎ አዎ ግን የትኛው game ነው አሁን የሁሉም shop በአንተ ስራ ያሉት shop ኦች እንዳለ ነው የማይመሳሰለው አዎ አዎ የአንተ shop እንዳለ ማለት ነው እንዳለ አዎ በዲሽ ነው የምታጫውታቸው ሁሉንም እ እ በዲሽ ነው የምታጫውተው ሁሉንም
ሁሉንም በበስ አይደለም በስ ሆኖ እንትን odd ኡ አይመሳሰልም በቅድሙ ነው የማጫውተው አይ አሁን እኔ በላኩልክ ቻናል ነው መከፈት ያለበት game ኡ ግን በሱ እ።
ሆኖ ላስተካክልልክ ነው ሁሉ ሁሉንም በአንተ ስር ያሉት shop ኦች እንዳለ በዲሽ አይደለም የሚሰሩት ያባባል okay አሁን ታስተካክያለሽ አዎ አስተካክላለሁ በዲሽ ነው የሚሰሩት ሁሉ አዎ በዲሽ በቃ የውሻ እና keno ነው
keno ም አለ አዎ
አሳክዬ እነግርሃለሁ። እሺ restart አደርገዋለሁ።
እሺ እሺ ግን thank you